Hello
ሀሎ እንዴት ነሽ?
ሰላም እንዴት ነህ?
አለው አለ cash register ለአድራሻ ለውጥ አስገብቼ ነበር አርብ ዕለት ደርሶ ይሆን ይህ አርብ ዕለት የገባው ወዲያው አይደርስም። ያድረሻለሁ
እ አይደርስም ወዲያው
አርብ ነው የገባው። እሺ መች ነው የሚደርሰው?
እኮ በፕሮግራም ነው ከአንተ በፊት የገባ ስላለ በ delivery ነው የሚወጣው።
እሺ።
order ማለት ነው። እሺ፣ አ ይደውሉልሃል።
እና ደግሞ እነሱ ይደውሉልሃል። አሁን ነገ እሺ፣ እና- ሊመጡ ሲሉ ማለት ነው። ዛሬ ቀደም ብሎ